ሄሎ ጤና ይስጥልኝ ቤተሰብ ቤትራሄል ነኝ ባኮም ልርዳው
ብሮስትልኝ ዊዝ ድሮ ብዬ ነበር አልገባልኝ።
እሺ አንድ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
የደወልኩበትን አታገኙ ይሄኛው ነው። እሺ አይ አዎ።
አገኘዋለሁ። ሌላ እንዳይሆን ብዬ ነው። ስንት ብር ነው?
እ፣ መቶ አምስት ይመስለኝ መቶ አስራ አምስት ይመስለኛል።
ዛሬ ነው።
አዎ እሺ ሀያ አንዴ- ሀያ ምናምንና አስራ አምስት ምናምን እንደዛ ነገር።
እሺ አንዴ መስመር ላይ ጠብቀኝ። እሺ ቼክ ላድርገው።
እሺ
Hello አቤት ይቅርታ። እሺ ብዙ ብር ስለሆነ check ማድረግ ስላለብኝ ነው። check አድርጌ እሺ።
ልደውልልህ ከማስጠብቅህ history ውን እሺ።
check ማድረግ ስላለብኝ ነው። እሺ ችግር የለውም እሺ እሺ በዚህ